ሄሎ ጤና ይስጥልኝ። በጎትን ልርዳ? ሄሎ
አቤት።
ጤና ይስጥልኝ። በጎትን ልርዳ?
ቴሌውን ወጦ ማለት ነው።
እሺ
coin ነው የሚወጣ። coin ደግሞ ምን እንደሚጠቅም አላየው።
እሺ ኮይሉ የሚያገለግለው ጥያቄና መልሱን እንዲወዳደሩበት ነው። ጥያቄና መልሱን ተወዳድረው ሙሉ ለሙሉ ካሸነፉ ሌላ ተጨማሪ ስድስት ትኬት ለማግኘት ነው። ገብቶታል። ተጨም- በቀን ሁለት ትኬት ብቻ ስለሚላክ ተጨማሪ ስድስት ትኬት ለማግኘት ነው። ከፈለጉ ደግሞ coin ኡን ወደ ትኬት እንቀይርሎታለን
okay። coin ኡን ወደ ቲኬት መቀየር ነው መሰለኝ።
እንቀይርሎት።
አዎ ቀይሮስ።
እሺ ቁጥሮትን ይንገሩት።
ዜሮ ዘጠኝ እ ሀያ ሶስት እሺ ሰባ አንድ ሰባ አንድ ዜሮ ስምንት እሺ ዜሮ ስምንት ሀያ ሰባት
ሀያ ሰባት ሀያ ሶስት ሰባ አንድ ዜሮ ስምንት ሀያ ሰባት አ ሰባት coin አሉት።
አዎ ሰባት coin ነው አለው።
እሺ ቀይር ቀይር ይሉታል።
እሺ እሺ፣ አመሰግናለሁ።
ምንም አመሰግናለሁ።
እሺ